ጤና ይስጥልኝ አሪፍ ቤት አምራይት ነኝ ባኮ መልርዳ ኧረ ዲፖዚት ያራኩት ብር አልገባልኝም።
ከዚህ በፊት አመልክተው ነበር ደንበኛችን ብዙ ጊዜ
በዚህ ቁጥር ነው ያመለከቱት?
አዎ
እያየሁሎት ነው ደንበኛችን መስመር ላይ ይጠብቁን።
እሺ
ደንበኛችን መስመር ላይ ያሉ አሎ
መስመር ላይ ስለጠበቁ እናመሰግናለን። እ ሙሉ ስሞትን ማን እንበል?
አብዱ መሐመድ ሐመድ
deposit ነው አይደል ያደረጉት?
አዎ
screenshot ግን እስካሁን share አላደረጉንም። ቴሌግራም ላይ አድርጋለሁ በቴሌግራም ልክ ያለው
እ ማን በሚል ስም ነው share ያደረጉን ደንበኛችን?
አብዱልቃድር አብዱልቃድር
ሙሉ ስሞትን አንድ ላይ attach አድርገው ነው ይላኩልን።
አዎ
አብዱል ቃድር ነው የሚለው user name ኦት የቴሌግራም።
አዎ
እሺ ደንበኛችን እዚህ ጋር ማግኘት አልቻልንም። በድጋሚ text እ ይልኩልናል ቴሌግራም ላይ።
እልካለሁ እሺ እሺ ደንበኛችን ይላኩልንና እ
screenshot ኡን እናስገባዋለን። ጉዳዮትን ግን ወደሚመለከተው አካል አስተላልፈንልዎታል። ፎቶ ስ- እሺ።
ያው ማየት ስለሚፈልጉ ነው ባለሙያዎች
አዎ እኔ እልካለሁ ብዙ ጊዜ አሁንም እልካለሁ።
ይላኩልኝ ስላላገኘው ነው።
እሺ እሺ ደንበኛችን